ጤና ይስጥልኝ።
hello
ጤና hello ይስጥልኝ።
አብሮ ስትል
ሳህለ ባርና ሬስቶራንት ነው።
አዎ፣ እሺ፣ ከአሪፍፔይ ነው የምደውለው። ደንበኛችን
እሺ ምናልባት በ POS ማሽናችን ዙሪያ ያጋጠሙት ችግር ካለ ለመጠየቅ ነበር።
POS ማሽናችን አንድ ሁለት ችግር አለበት።
እሺ፣ ምን ነበረ?
እም፣ የሆነ ሰዓት ላይ በቃ ሙሉ በሙሉ stuck ያደርጋል
stuck ያደርጋል ማለት እጅ- አይንቀሳቀስም ሲነካ።
ማለት የ connection ችግር ይመስለኛል። በቃ ማለት ግ- ግብይት መፈጸም አይቻልም።
እህ፣ አንድ እሱ፣ ሌላኛው ደግሞ እ፣ ገንዘብ አየር ላይ እየቆየብን
settle ሳያደርግ ወደ አካውንቱ አዎ።
ሳይገባ ማለት ነው።
አ
ከሀያ አራት ሰዓት በላይ ይቆያል።
አዎ፣ እንደውም አሁን በቀደም አንድ ከሁለት ሳምንት በላይ ቆይቶ የገባ ገንዘብ አለ።
እህ፣ አሁን ላይ ለአንድ- ያልገባሉት ለእናንተ ገንዘብ- ሰው ነገር ነበረ እህ፣
ላይ ችግር አለው።
የኮኔክሽን ችግሩ ከ- ካሉበት አካባቢ ነው ወይንስ
አላውቅም እኔ እንጃ ብቻ በ- በምትፈልጊው ደረጃ አይደለም ማለት እንደዚህ ሰው ለመጠቀም ሲመጣ በቃ እንደፈለገው እንትን አይልም active ሆኖ አ፣ አገልግሎት አይሰጥም።
እሺ ይሄኛውን ለሚመለከተው አካል እናስተላልፋለን። ደንበኛችን ሌላ አሁን ላይ ግን የያዘቦት ገንዘብ ወይም ደግሞ በ connection ችግር ምክንያት የተፈጠረቦት ነገር አለ transaction ላይ?
አይ የለም አሁን ያል- ያልኩሽ ያን የተወሰነ ገንዘብ አሁን እኔ እንትኑን እ፣ slip ኡን ለእኔ ይወጣልኛል ግን ወደ እኔ አካውንት ሳይገባ
ይቆያል።
አየር ላይ ቢያንስ አዎ ሁለት ሳምንት በላይ የቆየ የቆየ ገንዘብ አለ።
እየገቡ ግን settle ያደርጉታል አይደል? settlement ነው።
አዎ አብዛኛውን ጊዜ እኔ ባንክ ነው እንትን ማድረገው እዚህ ማሽኑ ላይ እንትን አላልኩም እሱን አ- እስኪ ገብተው እርሱ ሴትል እያሉ ይሞክሩትና አዎ።
እንደዚህ ግን በእኛ በኩልም ደግሞ ይህን ችግር እናሳውቃለን። እስከ ሁለት ሳምንት የሚቆይቦት ከሆነ
አዎ።
እሺ ደንበኛችን ምንም አይነት ችግር ከገጠሙት ዘጠና ሶስት ዘጠና አምስት ላይ ደውለው እኛም መጠየቅ ይችላሉ።
እሺ።
እናመሰግናለን። መልካም ቀን ይሁንልዎት።
እሺ።